ይባላሉ ነው።
ጤና ይስጥልኝ። ራሄል ይባላል።
hello ጤና
ኤርሚያስ ይስጥልኝ።
ነኝ። ቅድም እንትን ብዬ ነበረ order አድርጌ ነበረ እሺ ምላሽ አላገኘውም። ደ- ይደወልልሃል ተብዬ ነበር። አጋጣሚ
ይቅርታ፣ ባለሙያ ኖት ወይስ ቀጣሪ ኖት?
እኔ ቀጣሪ ነኝ ባለሙያ። ቅድም ለ Hisense ቴሌቪዥን እ፣ ደውዬ ነበር ከአንድ ሰዓት በፊት።
እሺ ስንት ነው አልከኝ? እሺ በዚህ ስልክ ቁጥር ነው እኛ ጋር ያስመዘገቡት።
እ፣ ሁለት ሊትር አንድ ሊትር sorry።
hello፣ hello በዚህ ስልክ ቁጥር ነው ያስመዘገቡት።
አዎ አዎ፣ በዛ በዛ ስልክ ቁጥር ነው።
እሺ እ፣ የአገልግሎት ክፍያ ውሃውን ብቻ ከፈሉ?
ለጊዜው ከፍያለሁ። የአገልግሎት ውሃውን ብቻ አዎ።
የከፈሉበትን ደረሰኝ ልከውልናል።
አዎ በቴሌግራም ልክ ያለው ልጅቷ እኮ ደውላልኝ ቅድም ሳሁን አልገባ ነበር ልክልሃለሁ ብላኝ ነበር። text አድርጊልኝ ብዬ ነበር text አልተደረገልኝም። መቼ ስደውል ስልኩ አይነሳም። በሌላ ስልክ የቴሌግራም ስልኩ ማለት ነው።
መልካም። እሺ እሺ፣ ያለውን ነገር አጣርቼ የማሳውቆት ይሆናል። እ፣ ስለዘገየን okay።
ይቅርታ። መልካም ቀን ይሁንልዎት።
እሺ thank በቃ ጠብቃለሁ። ደውልልኝ።
እሺ እሺ እሺ መልካም